ነው እንደዋት አንድ እንትን ሄሎ ሄሎ ኦርደር አድርገን ነበረ በቁጥር ሲማ እና የአንዱ ሁለት ሰው ነው ያደረግነውን አይደለም። አይ ገና አሁን ነው ያደረግነውን ሽንኩርትና እንትን በርስ በሚል ሽንኩርትና ቲማቲም የቲማቲሙ ሁለት ሰው ነበር። አንድ ሰው ልንሞላ ስንል ጠፋብንና ምን ሆኖ ነው እስኪ ቼክ አድርግልኝ።
ኦኬ እሺ፣ አድርጌሽ ነገር የቲማቲሙን የጠፋው አይደል? የሽንኩርቱስ?
የቲማቲሙ የሽንኩርቱ ሶስት ሰው ሶስት ሰው አይደለም ሞላል። የቲማቲሙ ግን ሁለት ሰው ከሞላን በኋላ ጠፋብንና አንድ ሰው ሳንጨምር ማለት ነው። ወስይና ደውሉልኝ
እሺ።
ነው
ደውሉት፣ ትንሽ ኮኔክት ገሬ ደውሉት አለ።
እሺ እሺ